ሰው አሎ hello ብርሃኑ ወይ እንዴት ናችሁ?
አለን አለን ስልክህን ዛሬ አላነሳም።
ሰማን ሰላም ነው?
አለን አለን አለን። የትኛው shop ነው እንደዚህ ሙሉ format የተደረገባችሁ?
ዝናቡ አላማጣ ሁለት እ?
ታሸር ሁለት ዝናቡ አላማጣ ሁለት ዝናቡ አላማጣ ሁለት የሚለው ነው።
አ okay በቃ ስለዚህ እሺ ፋይሉ የለህም ነው?
ጠቅላላ ነው በቃ እንትን የሆነብኝ ዝም ብሎ format የሆነብኝና እ
እንዳለ ጠቅላላ ከዛ ይሄን ዲስክሊክ ይልሻለሁ እ በዛ አዎ፣ ጫን አዎ።
ሁሉ ነው ሁሉ ነው PC ው የሚጫንበት game ኡ የነበረበት PC ነው አይደለ?
አዎ game የነበረበት ሱቅ እ ነው እኔ የምልህ ፋይሉን መ- መጫን አትችሉም እናንተ?
ምኑ ፋይሉን ፋይሉን ይሄ generic ፋይሉን
እ የምኑ ብለሽ እ?
የለም ጠቅላላ ነው format የሆነብኝ እኮ okay አይ ከሌላ ሱቅ ማምጣት የምትችል ከሆነ እንደዛ እንድታደርግልን ነው።
እንዴት እንዴት ላድርግልሽ okay ፋይሉ ካለ አሁን download እያደረግን ጊዜ ከምንፈጅ አ የሚመቸው እንዴት መሰለክ የሚሰራ shop ካላችሁ የእናንተ
አ ከዛ ያለውን ፋይል ወደዚህኛው ገልብጠን ከዛ እዚህኛው ላይ edit ማድረግ እንችላለን።
okay አላው በቃ እንደዛ ታደርግልኛለህ?
data ብዙም ያስቸግራናል። እዚህ እዚህ ብዙም ያስቸግራል። እናንተ መገልበጥ ትችላላችሁ። እዛ መገልበጥማ እችላለሁ ግን ብዙ ያቆየናል ብዬ ነው።
ተይ እንጂ እ፣ ምናልባት አላውቅም። ዳ- ኢንተርኔት ይሰራል በደንብ አሪፍ ነው፣ ፈጣን ነው።
አዎ፣ እዚህ ጋር ብዙም አይደለም። እንትን የዚህኛው የዝናው አላማጣ ሁለት ግን እሱ ግን አሪፍ ነው ኢንተርኔቱ።
አዎ እኮ አሁን ሌላ ቦታ ጋር ስለሆነ እሱ እዚህ ነው ያለው እ አሁን ያላችሁበት shop ማለት ነው አ ፋይሉን ሞድ ከምንገለብጥ አሁን already እዛ የነበረውን already download ተደርጎ compress ሆኖ የመጣው ፋይል አለ አይደለ?
አ እሱን copy paste ብቻ ነው ማድረግ የሚጠበቅብን ነው እዚህ በ folder ወይም በ flash ብታመጡት ማለት ነው
እህ እንጂ ችግር የለውም ማዘዝ እችላለሁ። ግን በማን እንዳይቋረጥ ነው ወይም እንዘዘው ከፈለክ
በቃ እዚህ ዝም ብለሽ በቃ ምንም አማራጭ የለም። አሁን ያለው እሱ አሁን አሁን ስላለ ሌላ ቦታ ጋር ስላለ አዎ
እ እነዚህኞቹ ቦታዎች shop ኦች ደግሞ ሌላ ቦታ ናቸው ያሉት። አሁን ይለያያሉ።
እሺ ስለዚህ የብርሃኑ አላማጣ አንድ የሚለው shop ነው ይሄ
ዝናቡ አላማጣ ሁለት sorry ይቅርታ ዝ- ይሄ format የሆነ ዝናቡ አላማጣ የሚለው ነው
አ ዝናቡ አላማጣ ሁለት የሚለው ሁለት ሁለት shop format የሆነው ማለት ነው በቃ እሺ ሲመጣ save ትበለው እሺ
እ ሲመጣ save ትበለው እሺ እሺ እሺ እሺ እሺ እሺ
እሺ